ጤና ይስጥልኝ አቤት አቤት
ሄሎ ሄዳው ጤና ይስጥልኝ ሰላም ነው?
አብሮ ይስጥልን ምን ልርዳ
በቃ ጄሪን ማውራት ይችላል
ምን ያልከኝ?
ጄሪን ማውራት ይችላል
ድምፅ አይሰማም።
ጄሪን ማውራት ይችላል ወይ ወንድሜ?
እሺ ይቻላል። ማን ልበል ግን ስምህን?
ልዑል አዳማ እሺ
ሄሎ ጄሪ ሰላም ነው?
አለ እንዴ ነው? ሰላም ነው አለን ሰላም ነው አለን፣ እግዚአብሔር ይመስገን።
አለን። ይሄ ነገር ደግሞ ሎክዳውን የሚለው ምንድነው? ጄሪ?
ሎክዳውን አዎ እንደዚህ ሰዓት ነው። ፓስወርድ ወይ ፓስወርዱ ወይ ይዘሩ።
አንሳፈጥም ጄሪ ኧረ ተው።
እውነት አሁን ደግሞ ሞክረው ነበር ሶስት ጊዜ።
ሁለቴ ነው ሞከር እም፣ እሺ የትኛው ካሸ ነው ሎክ ያደረገው?
ዋን
እሺ በቃ እሺ፣ አንድ ከትናንት ያለው ወዲያም እንደዚህ ሆኖብኝ ነበረ።
አይደለ አዎ።
ቤት ማን በቃ እሺ።
ምክንያቱም የሚያውቁ ነገሮች የተረጋገጠ ነው። ለምን?
እስቲ ምናልባት ሊንኩ ወይ ፓስወርድ የሚቀይርብህ ሰው የለም? አንድ ነው። ሴቭ አድርገህ አሁን ነው እኔ ኮምፒውተር የምጠቀምበት ለምትጠቀም ሸዋዬ ራሱ